ሄሎ ጤና ይስጥልኝ ከልጅታን ከዚህ ቤት ምን ልርዳው? ሄሎ ሄሎ ሄሎ አይሰማም? ሄሎ
አቤት አቤት እሺ፣ ምን ነበር? ምን ልርዳው?
የምታዩት ነው።
ሄሎ አቤት አቤት
እሺ፣ ምን ልርዳው? ምን አሉኝ?
በእውነት እንዳለ ለማየት ፈልጌ ነበር።
ምን አሉኝ?
በእውነት በእውነት እሺ፣ ካሻል ኮዱን እንገሩኝ። እሺ ሄሎ አስራ ሶስት እሺ፣ ትንሽ ድምፁን ይጨምራሉ። አይሰማም። አስራ ሶስት እሺ አስራ ሶስት ሀምሳ አንድ እሺ
ሀምሳ ዜሮ አራት
እሺ ሁለት postpone የሆነ ጨዋታ አለው። ከአራት ሰዓት በኋላ ይታረማል።
ሀያ አራት ሰዓት በኋላ አዎ አንድ lost አለው። hello እሺ መልካም ቀን። እሺ ሌላ አለ? እሺ